phone.
ሄሎ
ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልን።
ከቺፕቺፕ ነው የደወልኩሎት ሜሮ።
እሺ፣ አዎ ነኝ።
ትናንትና የድንች order ተረክበዋል አይደል?
አዎ ተረክብ ያለውኝ።
እሺ፣ ኮድም ሰጥተውታል driver ኡ።
አይ አልሰጠሁም፣ እኔ ጋር አልነበረም።
በቃ እሺ፣
እሺ እሺ፣ እሱን check ለማድረግ ነው። እሺ፣ እናመሰግናለን።
እ፣ ልነግርህ እችላለሁ ለአንተ ኮዱ?
እ፣ ችግር አዎ፣ ካለኝ ጋ- አሁን አለ።
አዎ ስልኬ ላይ ነው። ወይ ቁጥሩን ስጠኝና የልጁን ላክለት። አጋጣሚ ሰው ነው የተቀበለልኝና ቁጥሩን አላገኘሁትም። እንልካለን ብለው ነው የተቀበሉት።
okay፣ ለ driver ኡ እንትን ብሎት ነው።
አዎ ሌላ እቃ ነበረ፣ okay፣ ሌላ በቃ እቃ ችግ- ጓደኛ ነበረችና አዎ፣ እንልካለን ብለው ነው የተቀበሉት።
በቃ ችግር የለውም። እኛ ስለምንልክለት ለአሁኑ ችግር የለውም።
ስለዚህ ለአንተ ልንገርህ ወይስ እ፣ አዎ፣ እሺ፣ ይንገሩኝ እሺ ቁጥሩ
ይቅርታ አድርግ።
እሺ።
ዘጠና ሁለት ሀያ አራት ዘጠና ሁለት ሀያ አራት አዎ፣ እሺ፣ እናመሰግናለን። እሺ፣ አመሰግናለሁ።
መልካም ቀን። እሺ፣ ቻው።